hello
ተቋረጠ ደንበኛችን።
አዎ ዜሮ ዘጠኝ አስራ ሁለት እሺ አስራ ሁለት
አንድ መስመር ላይ ጠብቂ።
እሺ
አስራ ሁለት አልሽ አዎ አስራ ሁለት
አስራ ሁለት ዘጠና ዘጠኝ ሰባ ዘጠኝ ሰባ አንድ
እሺ ዜሮ ዘጠኝ አስራ ሁለት ዘጠና ዘጠኝ ሰባ ዘጠኝ ሰባ አንድ ሰባ አንድ አዎ አዎ
ቅሬታዎት ተመዝግቦሎታል። የጥገና ክፍሎች በተቻለው ፍጥነት መጥተው ያስተካክሉሎታል።
thank you ሌላ የምረዳውት ነገር ይኖራል?
አይ በቃ ይሁን እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ መልካም